ሄሎ ጤና ይስጥልን ቤተሰብ
እንፈልጋለን።
ምን ምን
ደስት ቤት እሺ ምን ልርዳክ?
አካውንቲ ብር
ምንድን ነው የምትፈልገው? ይቅርታ
ብር ፈልጋለን።
የምን ብር ነው የምትፈልገው?
በስት ቤት ወላ አካውንት
ዊዝድሮ አድርገህ ነው?
አዎ አይገባ አካውንት ግስም ኦኬ እሺ ዊዝድሮ አድርገህ ወደ አካውንት አልገባልህም።
አይገቡም መቼ ነበረ?
አዎ እሷ ቁጥር ነው ስራ አምስት በዚህ ቁጥር ነው?
አዎ ስንት ብር ነበረ?
ሀያ አንድ ሺህ ዛሬ ነው?
አዎ እሺ ቼክ ላድርገው አንዴ መስመር ላይ ጠብቁኝ።
እሺ
ዛሬ ነው ያደረጉት? ዛሬ ነው?
አዎ ዛሬ ነው። እና ምን ችግር ነው?
ሀያ አንድ ሺህ ብር ሀያ ሺህ እና ሀያ አንድ ሺህ አይደል? አስ አንድ ሺህ አይደል?
አ-
ሀያ ነው?
ሺህ ሀያ ሺህ ሀያ ሺህ ሀያ ሺህ እና አንድ ሺህ አ- አ- ሌላ ሌላ አንድ ሺህ አ፣ ሌላ ነ- ሀያ ሺህ ሁለት ሁለት ሁለት ጊዜ ነው።
እሺ እሺ እሺ የቴሌ ብር ወደ ንግድ ባንክ ነው አይ ንግድ ባንክ ነው።
አብዲ አሊ አሽርዋ እሺ እሺ confirm አድርገ ይለውታለሁ ይገባል እሺ ትንሽ ጠብቀው check ያርጉት እሺ እሺ እሺ። አመሰግናለሁ አመሰግናለሁ መልካም እሺ፣ አመሰግ- አመሰግናለሁ። እሺ እሺ እሺ
እሺ